አለው hello ጤና ጤና ይስጥልኝ።
ከችብችብ መልሼ ደወልኩሎት።
እሺ እሺ፣ የእኔ ገብቶልኛል። የእነሱን እንትን እያልኩ ነው።
አዎ የሁሉንም ተመላሽ አድርገናል። የቢቲን በንግድ ባንክ ነው ተመላሽ ያደረግንላት።
እሺ እናቴ አመሰግናለሁ።
ይቅርታ በጣም ስላጉላላን።
የለም።
እንዳልኩት አሁን ወደ CBE ይቀይሩት ወይም አንድ ላይ መቀየር እንችላለን። maybe ካስቸገሩ ኧረ እኔ አልሳሳትም። አይ ያኛው ምን ሆኖ መሰለሽ፣ አይ ቀ- እንደዚህ ተሳስቼና እንዲህ fail ሆኖብኝ አያውቅም። ምክንያቱም አዎ።
የቀን ጉዳይ አለች አይደለች፣ አምስት አዎ፣ ቀን ልክ ነው።
ሁለት ቀን የሚል የእሷ እንትን ሆኖብኝ ነው። አይ አይቼ እንትን እላለሁ።
በቃ ለሌላ እናቴ ጊዜ አመሰግናለሁ።
እንዳያስቸግሩት ይቀይሩት።
እሺ እናቴ እሺ አመሰግናለሁ።
እናመሰግናለን።
እሺ፣ በጣም መልካም ቀን።
እሺ።
እሺ